hello ሞባይል ቁጥሩን ላኪልኝ ማ ስጪኝ። ዜሮ ዘጠኝ ስንት እ እ ዜሮ ዘጠኝ ሰማንያ እሺ እሱ የሰማንያ ስድስት ሰማንያ ሰባት ሰማንያ ዘጠኝ ነው አይነሳም። ደውለናል። እሱ ያንቺ ነው አያነሱትም። እ እስቲ ደግሜ ልጀምረው እንጂ አይነሳም እሱ። ቴሌግራም ቁጥሬ ንገርሽና ላክልኝ ወይ እሺ። ሌላ ቁጥር አለ ከና እሱማ አያነሱትም እ ቴሌግራም ላይ በእሱ ቁጥር ላኪላቸው ፎቶ አንስተሽ እሺ እሺ